Hello ሰላምን ደረሰ። የ cashier ኦቹ ምንድን ነው እምቢ አለክ?
ፕሪንተሩ እምቢ ብሎኛል። ፕሪንተሩ ፕሪንተሩ አልከፍታለኝ።
አንደኛው ደግሞ system ኡም እንትን አላለም፣ አልተከፈተም።
እሺ ቆይ አንዴ መስመር ላይ ጠብቀኝ። እሺ። Hello
አቤት።
የ POS driver ኡን install አድርገኸዋል እንዴ?
install አልሆነም፣ አልሆነም፣ አልተደረገም።
እኮ እሱን አድርገው። እሺ
አልሆን ብሎኛል። ገብታችሁ እናንተ ታደርጉልኛላችሁ።
እሺ ቆይ አንዴ ጠብቀኝ። እሺ